Tutti verrà መረጃ ማዕከል እባክዎ ልርዳው?
hello hello ጤና ይስጥልኝ።
ቅድም ደውዬ ተቋርጦብኝ ነበረ። ጎባ አዲስ አበባ እየጠየቅኩ ለሶስት ሰው ብዬ
okay ለመች ነበር ያሉት?
በሀያ ለሰኞ
በመስከረም ሀያ አ አ እሺ አንድ ደቂቃ እሺ
በሀያ የለም በአስራ ዘጠኝ ወይም ደግሞ በሀያ አንድ
እሺ በሀያ አንድ በሀያ አንድ እሺ በሀያ አንድ ይሁን እሺ ያው ስንት ነው ዋጋው?
ላይሎት ነው ለሶስት ሰው አይደል አይደል?
አ አ
እሺ አንድ ደቂቃ አስር ሺህ አስራ ሰባት ብር ለሶስት ሰው እሺ ስንት ሰዓት ላይ ነው የሚወጣው?
ሰባት ሰዓት ከሀምሳ ለስምንት አስር ጉዳይ ላይ ነው እሺ በቃ እሺ ደውላለሁ መልሼ እሺ